ጤና ይስጥልኝ። የኢትዮጵያ የበረራ መረጃ ማዕከል በኩል ምን ነበር?
እሺ ሰላም ነው።
ሰላም
እንዴት ነው? ትኬት አለ እንዴ? የ- ለነገ ወይም
ከየት ወዴት?
ከባህር
ከየት ወዴት?
ከባህር ዳር አዲስ አበባ ከባህር ዳር አዲስ አበባ። መምጫ ብቻ ነው የፈለጉት?
እ- እ- አይ ለሁለት
ለሁለት ሰው?
እ- እ- ለሁለት አዋቂ?
እ- ህፃን አይደሉም ትልልቅ ናቸው።
እሺ የደርሶ መልስ ነው የፈለጉት ወይስ መ- መምጫ ብቻ?
መሀጃ ብቻ ነው ከዚህ ወደ አዲስ አበባ ለመሄድ።
እሺ ለነገ አይደል?
አዎ አለ። ስንት ሰዓት ነው ያለው?
እያየሁልዎት ነው። እሺ ለ- አስር አስር በረራ ነው ያለው። ዘጠኝ ሰዓት ከሀያ ዘጠኝ ሰዓት ከሀምሳ አምስት አስር ሰዓት ከሀያ አምስት ዘጠኝ ሰዓት ዘጠኝ ሰዓት ከሀምሳ ስድ- አስር ሰዓት ከሀያ አስራ አንድ ሰዓት ከሩብ እና አስራ አንድ ሰዓት ከሀምሳ
እሺ። ሞላው ማን ለእንትን
ዋጋ እሺ፣ ዝቅተኛውን ዋጋ ልንገሮት። ዝቅተኛው ዋጋ እ፣ ተኛ ሰው ግን ማለት ሁሉም ሰዓት ላይ ክፍት ቦታ አለ።
አዎ፣ እሱን ነው እየነገርኩት ያለሁት። አዎ፣ ሁሉም ሰዓት ላይ ክፍት ቦታ ያለው ነው የነገርኩት።
እሺ። በቃ ሰዓት እንምረጥና መልሼ ልደውል።
እሺ፣ መርጠው ይደውሉልን። ስለደወሉልን አመሰግናለሁ።